አይ እዚህ መቶ አስራ አምስት ከአምስት ብለው hello ተቋረጠ።
አ፣ ደውለህልኝ ተቋረጠ።
ነበር።
አዎ አዎ አዎ በእኔም personal ደውለህልኝ ነበር፣ በስልሳ ቤቱም ደውለህ okay ነበር።
አዎ አዎ አ- አላለቀም። ምንም አላለቀም።
የነገረችኝ ነገር አዎ፣ ክፍያ እሺ ግን ሪ አዎ ክፍያ ምናምን ከፍያለሁ።
ዘጠኝ እሺ።
ሺህ አንድ መቶ ነው የከፈልከው አይደል?
እኔ እንጃ በጊዜው አላስታውስም፣ ግን ክፍያ ከፍያለሁ።
እሺ፣ አንዴ TIN number ህን ትነግረኛለህ? ሊያ?
እሺ ዜ- ዜሮ ዜሮ ሀምሳ ሶስት እሺ፣ አንዴ ጠብቀኝ። አንዴ guys ከሚከፍትልኝ ነው
SIM card ማለት የቴሌ ነው አውቀሻላ። ያኛው SIM card አይደለም፣
የቴሌ።
የቴሌው SIM card ነው።
እሺ፣ አ- memory አይደለም memory አይደለም፣ የቴሌው ነው።
memory እኮ ስትለኝ እኮ ነው እየፈለግን ያለ ነው።
አይ እንዴ የቴሌ SIM card ነው እኮ ያልኩሽ። SIM card አይደል የሚባለው?
memo- አ- SIM card ነው እንጂ የሚባለው አንተ memory እኮ ነው ያልከኝ የነበረ።
okay memory ማረ አላልኩኝ።
memory እሺ፣ እኔ እንጃ።
ላስቀይር ነው አስቀይር ያለው ስትለኝ እኮ ነው። በ memory እየፈለግ ነው እኮ ስለሆነ ነው አይ አይደለም።
እኮ የቴሌ SIM card ነው አይደለ?
አዎ የቴሌ SIM card ነው። አዎ እኮ የቴሌ SIM card ለምን አላልከኝ? memory አስቀይር ያለው እኮ ስትለኝ ነው። እኛም memory ያለን እየፈለግን ያለው። እሺ አንዴ TIN ን ትነግረኝና ያዋለሁ ዜሮ ዜሮ ሀምሳ ሶስት ሁለት ዜሮ ሀምሳ ሶስት እሺ ሀያ አምስት ስልሳ አምስት ሀያ አምስት ስልሳ አንድ አይ ሀያ አምስት ስልሳ አምስት ሰላሳ ስድስት
ሁለት ዜሮ ሀምሳ ሶስት ሀያ አምስት ስልሳ አምስት ሰላሳ ስድስት
ስልሳ አምስት ሰላሳ ስድስት አዎ እሺ ሁለት ዜሮ ሀምሳ ሶስት ሀያ አምስት ስልሳ አምስት ሰላሳ ስድስት አዎ እሺ check አድርጌ ላሳወቅ እሺ